The Voice of America.
የኢትዮጵያና የሱዳን መሪዎች የአንዱን ሀገር ጸጥታና ደህንነት የሌላውም እንደሆነ የማይነጣጠል ጥቅም እንዳላቸው አስታውቀዋል። ከፖርት ሱዳን ወደ ኢትዮጵያ የባቡር ሐዲድ መስመር ሥራ በቅርቡ እንደሚጀምርም ይፋ ተደርጓል። የሱዳኑ ፕሬዝደንት ኦማር ሐሰን አህመድ አልበሽር እና የኢትዮጵያው ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ በሌሎች የሁለትዮሽና የአካባቢ ጉዳዮችም ላይ ሰፊ ውይይት እንዳደረጉ ተመልክቷል። መለስካቸው አመሃ ዝርዝር አለው።
ዛሬ ረፋዱ ላይ አዲስ አበባ ቦሌ ዓለም አቀፍ አውሮፕላን ጣቢያ አቀባበል የተደረገላቸው የሱዳኑ ፕሬዚዳንት ፊልድ ማርሻል ኦማር ሐሰን አልበሽር ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በመሆን በብሔራዊ ቤተ መንግሥት አመሻሹ ላይ ጋዜጣዊ መግለጫ ሰጥተዋል። ፕሬዚዳንት ኦማር ሐሰን አልበሽር አስቀድሞ ባደረጉት አጭር ንግግራቸው ይህ የመሪዎች ግንኙነት አዲስ አይደለም ብለዋል። የሱዳንና የኢትዮጵያ ሕዝቦች ግንኙነት የቀደመ እንደሆነ ያስታወሱት ፕሬዚዳንት ይህ የሁለቱ አገሮች ሕዝብና መንግሥት ግንኙነት ወሰን የለውም ይላሉ። የአንዱ ደህንነትና ጸጥታም የሌላው ጭምር እንደሆነ ገልጸዋል።
ክቡር ጠቅላይ ሚኒስትሩ እንደገለጡት የሁለቱን አገሮች ግንኙነት የሚወስነው አንድም ነገር የለም። በፖለቲካ፣ በምጣኔ ሀብት፣ በንግድ፣ በባህል፣ በማኅበራዊ፣ በደህንነት ሊኖራቸው የሚችለው ግንኙነትና ትብብር ወሰን የለውም። ልናረጋግጠው የምንወደው ነገር የኢትዮጵያ ደህንነት ከሱዳን ደህንነት ጋር የተሳሰረና የማይነጣጠል መሆኑን ነው። ስለሆነም ይህን ግንኙነትና ትብብር ይበልጥ ለማጠንከር እንሰራለን። ይህን ሁሉ የሱዳናውያንንና የኢትዮጵያውያንን ምኞት ለማሟላት ወይም እውን ለማድረግ እንሰራለን።
ጠቅላይ ሚኒስትር ኃይለማርያም ደሳለኝ በበኩላቸው ፕሬዚዳንት አልበሽር ጥሪያቸውን ተቀብለው ኢትዮጵያን በይፋ ለመጎብኘት እዚህ በመገኘታቸው አመስግነዋል። ይህ ጉብኝታቸው አስቀድሞም በሁለቱ ሀገሮች መካከል የነበረውን እጅግ በጣም ጥሩ ግንኙነት ይበልጥ ያጠነክረዋል ብለዋል። ከፕሬዚዳንቱ ጋር በተለያዩና ሰፊ የጋራና የትብብር ጉዳዮች ውይይት ማድረጋቸውን ያስታወሱት ጠቅላይ ሚኒስትር ኃይለማርያም ለኢኮኖሚያዊ ውህደታችን የሚረዱንን ፕሮጀክቶች ስራ ወደ ማቀላጠፉ ለመግባት ተዘጋጅተናል ብለዋል። ለዚህም እንደ ምሳሌ ያነሱት ከፖርት ሱዳን ወደ ኢትዮጵያ ይዘረጋል የተባለውን የባቡር ሐዲድ ነበረ።
ከዚያ አኳያ ኢትዮጵያንና ፖርት ሱዳንን የሚያገናኘው የባቡር ሐዲድ ሥራ በቅርብ ጊዜ ይጀምራል። ስትራቴጂያዊ ጥናቶቹ ተከናውነዋል። እናም ይህን ፕሮጀክት በመጪዎቹ ወራት ተግባራዊ ለማድረግ ተስማምተናል።
ጠቅላይ ሚኒስትሩ ሌሎችንም የሁለትዮሽ ስምምነቶች ጠቅሰዋል።
ከዚህም በስተቀር በሌሎች ጉዳዮች ላይ ከስምምነት ደርሰናል። ኢትዮጵያ ፖርት ሱዳንን መጠቀም ጀምራለች። በፖርት ሱዳን በኩል እንደ ማዳበሪያ ያሉትን ትላልቅ ጭነቶች ማስገባት ጀምረናል። ይህ እንዲስፋፋ እንፈልጋለን። ሱዳን ለኢትዮጵያ የተለየ የጭነት ማራገፊያ ሰጥታለች። ያንን የጭነት ማራገፊያ ጣቢያ አሟጠን ለመጠቀም እንሞክራለን። ይህ ትስስር ለሁለቱ አገሮቻችን ግንኙነት እጅግ አስፈላጊ ነው።
ሁለቱ መሪዎች የአፍሪካ ቀንድ ሀገሮችን በኢኮኖሚ ለማስተሳሰርና ቀስ በቀስም ወደ ውህደት ለመሄድ በዝርዝር ጉዳዮች ላይ መነጋገራቸውን ይፋ አድርገዋል። በነገው ዝግጅታችን በተለይ በአካባቢው ኢኮኖሚያዊ ትስስርና ውህደት ላይ መሪዎቹ ያደረጓቸውን ስምምነቶች እናቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ